ሄሎ እንትን አድራሻችሁን ፈልጌ ነበር። ባከር ለወራት
ቦሌ ሯንዳ ፊት ለፊት ወደ ሚካኤል መውሰጃ መንገድ ላይ እንገኛለን።
ምኑ ጋ ምኑ ጋ አባቴ?
ቦሌ ሯንዳ ወደ ሚካኤል መሄጃ መስመር ላይ ፊት ለፊት ቦሌ ሯንዳ ኤምባሲ ፊት ለፊት እንገኛለን።
እሺ ምን ማታ ወቃ ናችሁ?
ምን አሉ?
የ building ኡን ስም አትነግረኝ?
ዋሽንግተን ሆስፒታል።
okay ዋሽንግተን ጋር ዋሽንግተን Medical Center okay ከሩዋንዳ ጋር ወደ ሚካኤል በሚወስደው በሚወስደው እሺ እሺ አባቴ እሺ thank you